Hello?
Hello ጤና ይስጥልኝ። ሰላም እኔ ፓስፖርት ማወቅ ፈልጌ ነበረ። አዲስ ፓስፖርት ኦንላይን ላይ ለማሰብ ብለን ሌላም አልተጀመረም እና እሱን ሁለት information ፈልጌ ነው።
አይ ፓስፖርት ተጀምሯል። አዲስ ፓስፖርት ኦንላይን ላይ
Okay ቀጠሮ ማስያዝ አዎ።
በምን ያህል ጊዜ የሚደርስ
እስቲ ቆይ ልበል። ሁለት ወር ነበር። አሁን ከዛ እንትን የሚል ከሆነ Hello
check ታደርግልኛል?
እሺ
ላ እሺ ይቅርታ፣ አንድ እያየሁ ልውሰድ። አዲስ ለማውጣት ነው አይደል?
አዲስ ደግሞ
ወዴት ነበር?
እሺ ከኖቬምበር ሄሎ ወይ አብረን ኖቬምበር
አይ ግን አሁን እንትን አድርገው እስኪ ባላለ እስኪ ባላለ እ አብረን እሺ አይ ቀኑን አሁን ላይ እንትን እያደረጋል አክቲቭ እያሳየኝ አይደለም።
እኮ okay እሺ እዚህ ሞዴል ወይ system ልን- አንድ ወር አሁን Oc- October አይደል ያለ ነው አዎ።
November ጀምሮ እንትን ይላል እና እሱኛው አንድ ወር ነው- አንድ ወር ይሄ አሁን ተማረከ እዛ ለአሻራ ለመሄድ አንድ ወር ይፈጃል። ከዛ በኋላ እነሱ ጋር አራት ወር ይፈጃል። አጠቃላይ አምስት ወር ይፈጃል አምስት ወር አዲስ አዲስ ለማውጣት። አዎ Okay አምስት ወር ማለት ነው ምን አሉ?
ፓስፖርቱ ለመቀበል አምስት ወር በቃ
አምስት ወር አዎ፣ አጠቃላይ እሺ አመሰግናለሁ እሺ እሺ፣ እሺ።
መልካም